Hello?
Next one, this Hello?
በ game የተበላ ብር እንዴት ነው አይመለስም?
ምንድን ነው withdraw ነው?
አዎ ድሮው አዎ እየተጫወትኩ እያለ እሺ
እና እንዴት ነው አይመለስም ብር የተበላ?
ያው ከተበላክማ ተበላክ ነው።
ኧረ ሰባ ብር ብቻ ነው ያለችኝ ከአምስት መቶ አሸንፈህ ከገባልህ አዎ ይገባል።
እ?
ከተበላ ከተበላ ነው አይመለስም።
እ? ነው አዎ አሸንፈህ ከሆነ ግን ይገባል።
ኧረ በቃ ችግር የለም እሺ።
እሺ እሺ
እም።